ጤና ይስጥልኝ። ከቢጃይ ነበር የምደውልሎት።
እሺ እመቤቴ።
ተቋረጠቦት።
አዎ እሺ የድርጅቶትን ስምና እ እሰመላት አቃቂ እሰመላት ሆቴል አቃቂ
አቃቂ አዎ
እህተ መላክ ሆቴል
አዎ ስፔሲፊክ ኤሪያ የሚታወቅበት አለው።
ምኑ ታክሲ ተራ በአምላ- በአምላት ሆቴል አጠገብ በአምላት ሆቴል አጠገብ ሆቴል አጠገብ
እሺ ቅሬታዎትን መዝግቤልዎታለሁ። የጥገና ክፍሎች መልስ ይሰጣሉ። ወደ እሺ።
እነሱ አስተላልፌያለሁ። ሌላ የምረዳዎት ነገር ይኖራል?
እሺ አመሰግናለሁ እሺ ስለደወሉ እናመሰግናለን። ስለ አገልግሎት እሺ።
ያለዎትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም አሜን እሺ